ያባብላል እርሱ ያማልላል ሌባ ነው ሌባ ሌባ ነው ሌባ ሌባ አብሶ ሲወጣ እኔ በዛበታ ያየዋልኩት በሌት የሌሉት እንዴት የሬዳ ጠራነ መልካም እጅ የነካከው እንዴት ይለምን እሸት አበባውን እያቀረጠፈ ስንቱን አወራርዶ ስንቱን ጥሎ አለፈ። እንዲያ ተሽሞንሙነ ስትሄድ በጎዳና መቼም አትመለስ አንተ ልጅ በጤና ለባ ነው ለባ ለባ ነው ለባ ለባ ነው ለባ ለባ ነው ለባ ለባ ነው ለባ የፍቅር ለባ አይኑ ያባብላል ጥርሱ ያማልላል ለባ ነው ለባ ለባ ነው ለባ አይኑ ያባብላል ጥርሱ ያማልላል ለባ ነው ለባ የፍቅር ለባ ወድጄ ባረኩት ያዋቀው ልብ ሲወጣ ሲገባ ባሰብ መንገብ ያዩ ሲታጅሉ ልቤ እየነደደ ፍቅር ከልካ የለው ቅናት ተለመደ ኩም ከተማውን እያተራማሳ ይመስለዋል ሰው ምንም ያልቀመሰ ለብነቱንም አጠንቅቅ ያውቀዋለሁ ልጠላው አልችልም እኔ ወደዋለሁ ለባ ነው ለባ ለባ ነው ለባ የፍቅር ለባ ለባ ነው ለባ ለባ ነው ለባ የሞተም ለባ አይኑ ያባብላ እርሱ ያማልላ ለባ ነው ለባ ለባ ነው ለባ አይኑ ያባብላ እርሱ ያማልላ ለባ ነው ለባ ለባ ነው ለባ ያንተ ጸባይ ለኔ አይደለም እንግዳ አታየኝም ብለህ አታታሽወደ የደረስክበት ፍቅር ስትዘራ የኔው የኔ ነው የዘመኑት ፍረ ክኜ ከሆዴ ያወጣሁንና ፍቅሩን አጣጥሜ አልጠገብኩም ገና ይቅርብሽ ይለኛል ሰው እንደፈለገው እኔ ወደዋለሁ ምን አባት የለርገ ሌባ ነው ሌባ